ይስጥልኝ ዴኒዲ ወልታና እባላለሁ ባኩም ድርዳው
ጤና ይስጥልኝ።
አብሮ ይስጥልኝ
ስራ መስራት ፈልጌ ነበር።
እሺ ሙሉ ስሙን ይንገሩኝ
እ?
ሙሉ ስሙን ይንገሩኝ
እኔ መንገሽ
ይሰማናልኝ
መንገሽ
መንገሽ ነው ሌላ መንገሽ ነው።
እሺ ይቅርታ አሁን ያለው ጫጫታ ውስጥ ነውና ወይ ሲወጡ ይደውሉና
ኧረ ብቻዬን ነኝ። ጫጫታ ውስጥ የለም።
እሺ ግን እየተደማመጠን አይደለም
እኮ ስራ መስራት ፈልጌ ነበር የደወልኩት።
እሺ መንገሻ አባቶት ስም
እ?
መንገሻ አባቶት ስም
ስራ ለእኔ የሚሆን ምን አለ?
እሺ እ ስራ የሚፈልጉ ከሆነ ምጠይ- የምጠይቁትን ሙሉ መረጃዎችን ይንገሩኝ
እሺ
እሺ ሙሉ ስሞትን ይንገሩኝ መንገሻ አባቶት ስም ማን ነው
መንገሻ ነው። ሄሎ ሄሎ
አይሰማም። እንደ ኔትወርክ ነው።
ይቅርታ መልሰው ይደውሉልን